hello ሰላም ጤና ይስጥልኝ Best Bet።
ቢኒያም ጅማ agent እንዴት ነሽ?
እሺ እግዚአብሔር ይመስገን ሰላም ነው ቢኒያም።
አለሁልሽ። እንትን እኔ ደም በጣም እያስቸገረው ነው። መቶ ስድስት ሱቤ መቶ ስድስት እሺ እንትን ት- አንድ ቲኬት ትልክልናለህ ቢኒያም?
አሁን አሁን ልላክልሽ?
አዎ አዎ ላክልኝና እኔ ማንኛውም እሺ?
ትኬት ማለት ነው።
አዎ ማንኛውም አንድ ቲኬት ላክልኝና እሺ።
እንትን እ፣ እምቢ ያሉትን ቲኬቶች ከቻልክ ሁሉንም slip reference ኣቸውን ላክ።
ለምን ቀኑን ሙሉ ዛ- ዛሬ ምንም redeem እያደረገ አይደለም ሲጀምር።
ኦኬ በቃ እሺ አንድ ቲኬት ላክልኝ።
እሺ።
እሺ አባቴ